ዩናይትድ የልጅ ስፖርት ነው ባኮ
አስር ጨዋታ ሄጄ ትልልቆን ቦነስ ምንም አልሰጠኝም።
አስር ጨዋታ አዎ ስንት ነው የወጣቦት?
እ ስንት ጨዋታ ወጣቦት ምንም አልወጣብኝም። ለአንድ ነው የሳተኝ።
እኮ አንድ እኮ ወጣቦት ማለት ነው አዎ
እኮ ምንም አልወጣብኝም ሲሉ ነው። ጠቅላላ odd ኡ አይ።
ስንት ነው?
እ ጠቅላላ odd ኡ ስንት ነው?
ኧረ ብዙ ነው። ሀምሳ ሰባ አራት ሺህ ብር ነው።
odd ኡን ነው ያልኩት ደንበኛችን።
odd ኡን ጠቅላላ odd ኡን ገብቼ አይቼ እንትን የትኬት ቁጥሩን ይዘዋል?
አልያዝኩትም። የትኬት ቁጥሩ እሺ ያውጡና መልሰው ይደውሉ።
የትኬት ቁጥሩ እሺ